ጤና ይስጥልኝ።
ጤና ይስጥልን።
አብ ይስጥልን።
ኃይለ ማርያም እባላለሁ። የልጅ የእጹብ ድንገት ልጅ ለመጠቆም ነበረ።
እሺ የስንት አመት ልጅ ነው?
አምስት አመት ይቻላል እንደ እሱን ለማረጋገጥ ነው። አምስት አመት ልጅ አቶ አምስት ሴና የሚለውን ለማረጋገጥ ነው።
አዎ ይቻላል። እሺ እ ስሟን ይንገሩኝ። ሴት ነው ወንድ ነው?
ሴት ናት። ቤተልሔም መብራቱ ትባላለች።